ጤና ይስጥልኝ። support ነው እባክዎን ልርዳው?
አረ ስስቱ እኮ ልኬልሻለሁ እኮ
ቴሌግራም ላይ ልከዋል?
አዎ ሲስተካከል ስለምናሳውቆት እዛ ላይ በትዕግስት ይጠብቀው።
አይ ሰመር ጀምሮ ነው ግን በፊት እኮ እንደዚህ አልነበረማ። ከሳምንት በፊት ባለፈው ሳምንት ትንሽ technical የሆነ ችግር ስለነበረ ነው። በትዕግስት ይጠብቀው፣ ይስተካከላል።
እኮ ሰማንያ ስድስት ስልሳ አንድ ላይ አይደለ ቴሌግራም እንትናችሁ ወይስ ሌላ ስልክ አላችሁ?
ሰማንያ ስድስት ስልሳ አንድ ላይ ነው ሌላ ኮድ
እ
አይደለም ቁጥር የያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እ አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
አይ በዚህ ልላክልሽ አዎ
አይ